ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ። ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ ይረዳል ይደግፋል ጉልበቴ ይሆናል ጌታ ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ ይረዳል ይደግፋል ጉልበቴ ይሆናል ጌታ ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ በምድር ላይ ለተገፋው አስተዋሽም ለሌለው ሮሮ ነው ኢየሱስ መጠጊያ አምባዬ ይሆናል። የሐዘን ማቁን ቀዶ እምባንም ከዓይን አብሶ ታሪክን ይለውጣል፣ ዳግም በክብር ያቆማል። ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ ኦ አይዞ ባይ ወገን ደራሽ ምስኪኖች አለኝታ ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ አይዞ ባይ ወገን ደራሽ ምስኪኖች አለኝታ ሰብሳቢ ነው እረኛ ለሆነው መጻተኛ ሁሉንም እንዳመሉ በእቅፉ ይይዛል። አይቶ መች ያስችለዋል ተጠግቶም ይረዳል። እንደሱ ያለ ቸር ወዳጅ ከየት ይገኛል? ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ። ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ ይረዳል፣ ይደግፋል፣ ጉልበቴ ይሆናል ኢየሱስ ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ ትልቅ ነው ትንሽ አይል ሁሉንም በአንድ ይወዳል። ፍቅር ነው ኢየሱስ መቼ ሰውን ይለያል። እርዳታውን ፈልጎ እርሱን ልትማጸነው ታማኝ ነው የኔ ጌታ የሚያጽናና መልስ አለው። ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ይረዳል፣ ይደግፋል፣ ጉልበቴ ይሆናል ጌታ አይዞ ባይ ወገን ደራሽ የምስኪኖች አለኝታ የምድር ኑሮ አማሯችሁ ተስፋ ቆረጣችሁ ኑ ዛሬ ወደ ኢየሱስ ረፍት ይሰጣችኋል። ሐዘንን ይለውጣል፣ ተስፋን ያለመልማል ምሬትን አስወግዶ በምስጋና ይሞላል ይረዳል ይረግፋል ጉልበቴ ይሆናል ጌታ ኦ አይዞባይ ወገን ደራሽ የምስኪኖች አለኝታ ኦ ይረዳኛል ይደግፋል ጉልበቴ ይሆናል ጌታዬ ኦ አይዞ ባይ ወገን ደራሽ የምስኪኖች አለኝታ ኦ ሃሌሉያ ጌታ በሕይወቴ ወዶ ያደረገውን መቼም አረሳው እሱ በሕይወቴ ፈቅዶ ያደረገውን መቼም አረሳውም አረሳውም ያደረገልኝን አረሳውም ለኔ ሆነልኝን አረሳውም የአምላኬን ውለታ ኦ ዘውትር ልቀኝ ለሚያኖረኝ በደስታ ኦ ሰው ሳያውቀኝ ቅድሚያ ወቀኝ አትፍራ ልጄ የኔነ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው ያኔ በመከራ የደገፈኝ ሳለቅ ስንባዬን ያበሰለኝ የቀኖች አምላክ እግዚአብሔር አባቴ ነው ሰው ሳያውቀኝ ቅድሚያ ወቀኝ አትፍራ ልጄ የኔነ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው ያኔ በመከራ የደገፈኝ ሳለቅ ስንባዬን ያበሰለኝ የቀኖች አምላክ እግዚአብሔር ባቴ ነው ሃሌሉያ ሃሌሉያ ይሁን ያለ ሁሉ ይሆናል ሐሳቡን ማን ይከለክላል እንዴት ልርሳ መልካምነቱን ልዘም እንጂ ምህረቱን ተስፋ ላጣው ተስፋ ነው ለምስኪኑ ወላጅ ላጣ ብቸኛ ነው ወገኑ ላመስግነው እንጂ እኔ ልወድሰው ኃይሌ ክብሬ ታሪኬም ኢየሱስ ነው። ሰው ሳያውቀኝ ቅድሚያ ወቀኝ አትፍራ ልጄ የኔ ነህ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅ ስንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቅድሚያ ወቀኝ አትፍራ ልጄ የኔ ነህ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅ ስንባዬን ያበሰለኝ የቀኖች አምላክ እግዚአብሔር አባቴ ነው። ሃሌሉያ አሜን፣ ሃሌሉያ የቀኖች አምላክ እግዚአብሔር አባቴ ነው። ጌታ በሕይወቴ ወዶ ያደረገውን መቼም አረሳው። እሱ በሕይወቴ ፈቅዶ ያደረገውን መቼም አረሳው። ጌታ በሕይወቴ ፈቅዶ ያደረገውን መቼም አረሳው። እሱ በሕይወቴ ወዶ ያደረገውን መቼም አረሳው አረሳውም ያደረገልኝ አረሳው እኔ ሆነልኝ አረሳው የአምላኬን ውለታ ዘውትር ልቀኝ ለሚያኖረኝ በደስታ ሰው ሳያውቀኝ ቅድሚያ ወቀኝ አትፍራ ልጄ የኔንህ ያለኝ ምስቴን ልቤን የጣልኩበት እግዚአብሔር ነው ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቅድሚያ አወቀኝ፣ አትፍራ ልጄ የኔ ነህ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ሃሌሉያ አሜን፣ ሃሌሉያ ሃሌሉያ። ዮሴፍን ከእስር ቤት ያወጣው ለሹመት ሽልማት ያበቃው የዳንኤል አምላክ ታምረኛ ከአንበሶች ሚያድን ከበላተኛ አይገርምሞ ይሞታል የተባለው ሕይወት ዘርቶ በእግሩ ቆሞ አየነው። የቀመሰ ያውቀዋል የእሱም ማዳን የተነካ በእግዚአብሔር ብርሃን ሰው ሳያውቀኝ ቅድሚያ አወቀኝ። አትፍራ ልጄ የኔ ነህ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቅድሚያ አወቀኝ። አትፍራ ልጄ የኔ ነህ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበስለኝ የቅኖች አምላክ እግዚአብሔር ኦ አባቴ ነው። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይመስገን፣ ስሙ ይባረክ። አባት የሆንን ከሁሉ አስቀድሞ ያወቀን ጌታ ይባረክ። እኛ ደግሞ በእሱ ዘንድ እንደታወቀን እናውቃለን ይላል ጳውሎስ። ክብር ለእግዚአብሔር ይሁን። ጌታን አውቀናል። ጌታ ይመስገን። ጌታን ማወቅ አንድ ነገር ነው። በጌታ ደግሞ መታወቅ ደግሞ ሌላ ነገር ነው። ጌታ የተመሰገነ ይሁን። እሱ ስላወቀን ጌታ ይባረክ። ሃሌሉያ! ጌታ ኢየሱስ ይባርካችሁ።